ጤና ይስጥልኝ።
ተነስተን ሙኤ እኮ ነው
እሱ ምን ልበል አቤት head office ነው አይደለ? ደመኛች
እንትን ነው። አይ የግለሰብ ስልክ ላይ ነው የደወልሽው።
እሺ፣ ግን ሙኤ እኮ ነው አይደለ?
እሺ ላሳብሽ ነገር ምን ፈልገሽ ነው? አሁን እሺ፣ ከአሪፍ ፔ ነበረ የምደውለው።
እሺ POS machine አችን እኛ ጋር system ላይ ስናየው offline ይላልና እናንተ ጋራ check እንድታደርጉልን ፈልገን ነበር።
አዎ
offline ኑ እናንተ ጋር
እንትን ነው offline ነው
እኛ ጋር offline ነው ይላል።
እየሰራ ነው እየሰራ ነው።
የሰራችሁበት ነው?
አዎ እስካላስቸገርኩ ባትሪ ስንት percent እንደሆነ ሊነግሩኝ ይችላሉ?
percent ኡን አያሳይም ግን full ነው
ባትሪ per- ሞልቷል ወደ አራት ሰዓት ላይ ነው የነቀልኩት።
እሺ፣ እንደማየ
አራት ሰዓት ላይ ነው የነቀልኩት። ሰማንያ ዘጠኝ percent ሰማንያ ዘጠኝ percent ነው። እሺ፣ ደንበኛችን እናመሰግናለን። መልካም ቀን።